ጤና ይስጥልኝ ምልክት በኮምነቷ
ጤና ይስጥልኝ። እንትን ሁሉ ስፖርት አ- ከሁሉ ስፖርት አካውንት ሶስት ሺ አራት መቶ ነበረን ወደ ቴሌ ብር እንትን ተሳልፈው አት- ከዛ ተቆርጠዋል። ግን ወደ አካውንት ደግሞ አልገባም።
እሺ ተደጋጋሚ ቴሌግራም ላይ እንደዚህ- ልከውልን ነበር እ?
ቴሌግራም ላይ ልከውልን ነበር
አይ ትናንት የትናንትና ነው። ባለፈው ልኬ ነበር እሺ የትናንትናውንም ይላኩትና እዛ ላይ ተካ ሙሉ account ኡ ነው።
transaction history ው
እሺ እሺ transaction history ያስተላለፉበት successful የምትለዋል screenshot አድርገው ቴሌግራም ላይ ይላኩ